નહીં
Hello ሄሎ ሄሎ አስራ አንድ ሀያ ዘጠኝ ነው አስራ አንድ ሀያ ዘጠኝ እሺ ምንድን ነው ፒዛ ነው ፒዛ ቦለስክ እና አሁን አውጪልኝ እሺ አንዴ ጠብቀኝ
ምናምን ዝምብር የለም
ቴዎድሮስን አይደለም አዎ ሰላሳ አራት እኮ ነው
አላየሁትም ነበር አሁን ያየሁትና እንዴ ማየት እኮ ግዴታክ ነው አይደል እንዴ ሰላሳ አራት ደቂቃ ሙሉ አሁን አይ እየነደው ስለነበረ እኮ ማየት አለበት ነው አሁን ይሄ ምክንያት አይሆንም ሰላሳ አራት ደቂቃ ሙሉ ስትነዳ አትውልም መቼስ አይደለም አረ ብዙ ወርደ ነው ያዝኩት ለዛ ነው ገባኝ ተረድቻለሁ ግን ቴዎድሮስ አሁን ይህን እንዴት ነው ለማንኛውም ልጠይቅልህ እሺ እሺ አዲስ ስለሆንኩ ቦርሳ አልተሰጠኝም ለዛ ነው አዲስ ነህ እንዴ እሺ አዎ
Hello ቴዎድሮስ አቤት ሲጀመር አንተ አዲስ አይደለም ቆይተሃል አይደለ ትንሽ አይ ቦርሳ ስላልተሰጠኝ ነው ቦርሳ የለኝም ለዛ ነው አዎ ግን አሰራሩን በደንብ ታውቋል ብዬ ነው ለማንኛውም ይሄ order አንድ ነገር ቢሆን ግን responsive የምትወስደው አንተ ነው ሰዓቱ በጣም ሄዷል ይወጣልሃል እሺ እሺ እሺ እሺ አመሰግናለሁ ችግር የለም